ተነስኝ እየተሸጠ ነው መብራት
የኢትዮጵያ አየር መንገድ ቁጥር አልሰራልኝ ብሎ ነበር
እሺ ምን ልርዳዎት
እና እሺ ትኬት ምናምን መቼ እንዳለ እንድትነግሪኝ ፈልጌ እሺ ለመቼ ከየት ወዴት
ለአርብ ከአዲስ አበባ እ ባህር ዳር ጠዋት ባህር ዳር okay ቅድም እኮ መልሼ ደውዬ ነበረ አልተነሳልኝም ስልካችሁ
እውነት አዎ
አይ አላገኘሁትም
ለስንት ሰው ነው ለአንድ ሰው ነው አዎ ለአንድ
እሺ ዋጋው ሶስት ሺህ ስድስት መቶ ሰላሳ ብር ነው
ጠዋት አራት ሰዓት
አ በሁሉም ሰዓት አል- በሁሉም ሰዓት ሶስት ሺህ ስድስት መቶ ሰላሳ ብር ነው የአራት ሰዓቱን book ላድርግ ነው
አዎ አራት ካር አራት ከአርባ ነው check-in ኑ ያው እ፣ ሶስት ሰዓት ላይ ማለት ነው airport የሚገኙት
እ፣ እሺ ይሁን
እ፣ text ላክልኝና እሺ፣ ብር ምናምን እንዴት ነው የምልከው ባ በ mobile banking ይከፍሉታል ነገ መክፈል እችላለሁ እ፣ ነገ እንኳን አይ እንትን አይልም። ዛሬ ማታ
ዛሬ እሺ በቃ ላድርገው?
በቃ ተመልሼ ልደውል መሽ ይችላል እችላለሁ እሺ ስለደወልነው ስልክ